የለውጥ ቤት
ሰላም ነው።
ሰላም
betting በአንድ ወድቄ ነበረ እና ስንት ብር እንደሚመለስ ለማወቅ ነው።
እሺ cashier code ኧን ትነግረኛለህ? አንዴ check ላድርግልህ።
cashier code እሺ አዎ ንገረኝ።
አስር አስር አርባ ሰባት አርባ ሰባት አርባ ሶስት ሀምሳ ሶስት
አርባ ሶስት ሀምሳ ሶስት እሺ መቶ ስልሳ ብር ቦነስ አለው።
መቶ ስልሳ ብቻ ነው።
አዎ ቦነሱ እንደዛ ነው።
እሺ በቃ ግን በጣም ያ- አንሷል።
በሀያ ብር ነው አይደለ bet ያደረከው?
አዎ
አዎ ከዛ እ odd ኡ ስንት መሰለ check ማድረግ ትችላለህ። የወጣብህን ጨዋታ odd ማለት ነው። የወጣብህን ጨዋታ odd ለ
ለ total ለ total ኡ አካፍለውና check ማድረግ ትችላለህ።
እሺ እሺ፣ አመሰግናለሁ።
እሺ እሺ፣ መልካም ቀን።